ዩናይትድን የማርከስ ረሽፎርድ ጤና ይስጥልኝ። ቢጃ ኢትዮጵያ ቤተልሔም ነኝ። የባንኩ መድረክ የበለጠ ጤና ይስጥልኝ። ሰላም እግዚአብሔር ነው?
ይመስገን።
ይህንን ተንተርሶ አንድ ኤክስፐርድ ያደረገ ድራፍት ነበረ።
ምን አሉኝ ደንበኛ?
ሌላ ኤክስፐርድ ያደረገ ድራፍት ነበረ እሺ የ- ይመልስልን ጠየቅ አ ደንበኛ
እሺ ደንበኛችን የቢጂ አይዲዮ ትነግሩኛል እባክዎት?
እሺ ሰላሳ አራት ሰላሳ አራት
ስልሳ ሁለት ስልሳ ሁለት
ስልሳ ሁለት ስድስት
ሰላሳ አራት ስልሳ ሁለት ስድስት ስልሳ ሁለት ስልሳ ሁለት ስድስት እሺ ስልሳ ሁለት ስድስት
ሰላሳ አራት ስልሳ ሁለት ስልሳ ሁለት ስድስት
እሺ አፔክስ ባረንዳ ሮስ- ሬስቶራንት ነው።
አ ባርናስ አሬሳ
እሺ ደንበኛ አንዴ መስመር ላይ ይጠብቁኛል። እሺ ደንበኛ ይቅርታ መስመር ላይ ስላቆየሁት ሙሉ ስምዎት ይነግሩኛል?
እ አለም ዘውድ ቢሻው
አሊ- አላዘር አለም ዘውድ ቢሻው አለም ዘውድ እሺ ደንበኛ
تقيله وين اوكي طيب والحزن يرد ታሽሙ መደቁ አንተ ይረ ያታ ታሽሙ ከይ ለይዛ ደንበኛ መስመር ላይ ያሉ አሎ አ ይቅርታ መስመር ላይ ስላቆየሁት ምን ነበር ችግር የለም። ኤክስፓየር አድርጓል። መቶ ፎቶ አነሱት። ወይ ሁለት ወር አይሆነው ብለሽ ነው? ከዛ expire አድርጓል። አረ ፎቶ አነሱ አረፋ የለውም። ሙሉ አንድ ድራፍት ነው ግን ለማናጀሩም ነግረናል፣ እነሱም ነግረናቸዋል። ነገ ነገ ተብሎ እ ረጅም ጊዜ ቁጭ ብሏል።
እሺ ደንበኛ ችግሩ አስ- መዝግቤ ልዎታለሁ ለሚመለከተው አስተላልፍልዎታለሁ ምንም አንስተዋል። ፎቶ ምንም መጥተው በአካል ማይተውታል፣ አረጋግጠዋል። ግን መቀየር ቀላል መሰለ ብዬ ያው አንደኛ እንትኑም እንዳይሰርበት ይሆናል ይሄ በርሜሉ እሺ ቀይረው ሞክረውት ነበረ ቀላል በሰዓቱ ነገር ነው። ምኑን አ ወዲያው ቆም ነው እንጂ expire አድርጓል። check አድርገውታል። ባለሙያዎች መጥተው ፎቶ አንስተውታል ከእናንተ ጋር።
እሺ እሺ ለተፈጠረው ችግር በድርጅቱ ስም ይቅርታ እንጠይቃለን እሺ አሁኑኑ መጥተው እ፣ የሚመለከተው አካሎች መፍትሄ እንዲያ እንትን እንደሚሉ አስተላልፌልዎታለሁ እሺ ቴንክ ዩ እሺ ሌላ ምረዳዎት ነገር አለ